ሄሎ ሄሎ ሰላም ጤና ይስጥልን። በሽታ ቤት አይሰማም?
ይሰማኛል። withdraw ብዬ ነበረ በዚህ ቁጥር እሺ፣
ሄሎ
እሺ፣ ይሰማኛል። ስንት ብር?
እ እ ሁለት የአስር አስር ሺህ ብር ብዬ ነበር ማታ ላይ እሺ፣ confirm አልገባልህም?
ያለ አ
እሺ፣ check ላድርግልህ አንዴ።
እም? አትጨናነቅ፣ ገንዘብ አላቂበት
ትናንት ነው ያልከኝ? አ?
ያ ማታ ላይ
እሺ
ነገሪያችሁ ነው እንደ manual የሆነው እማዬ
እ manual ለምን አደረጋችሁ? system ኡ ወደ ወደ አይለቅም።
እ፣ አይ manual አይደለም። አንዳንዴ ወይ system ችግር ካጋጠመው ነው እንጂ manual አላለም።
ነው እንዴ?
ስንት ብር?
አይ ነው?
ሰሞኑን አ አስር አስር ሁለት እንደሱ ከሆነማ እኛ approve ማድረግ ስላለብን ነው።
ዘጠኝ ሺህ ዘጠኝ መቶን ብዬ ስለሚቆይብኝ ነው። በቃ ተናድጄ አስር ሺህ እንደውም መደወሌ ካልቀረ ብዬ አ፣ በቀን ላይ እንደዛ ከደረሰ በቀን የምታወጣው ከአስር ሺህ በላይ ከሆነ approve ማድረግ ስላለብን ነው።
በ- በአንድ ቀን ውስጥ አዎ
አ፣ ኦኬ፣ ለዛ ነው በቃ አዎ ለዛ ነው። ቆይ ቼክ ያደረኩልን።
ማ- ማርክ ሊያደርጉኝ ነው። እንትን
ፍራውን ዋዶ ነው ፍራኦል ዋዶ ሰንበቱ ዜሮ አ።
ዘጠኝ ሰማንያ ዘጠኝ ዘጠና ሁለት ዘጠና ዘጠኝ ሃምሳ አንድ ዜሮ ዘጠኝ ሰማንያ ዘጠኝ ዘጠና ሁለት ዘጠና ዘጠኝ ሀምሳ አንድ አ፣ እሺ። እ? ጨረስኩ እንዴ? ተዘጋው። ሄሎ ቆይ check እያደረኩልህ ነው።
okay፣ live መሆን አለብኝ። አይ አዎ፣ ቆይ፣ የጨረስኩ መስሎኝ።
አዎ፣ አይ።
እሺ፣ እሺ።
በቃ confirm አድርጌ ይላሉ ይገባል። እሺ ትንሽ እሺ።
ጠብቃ።
ኤ እሺ፣ እሺ። thank you ማ እሺ ዋይ ዋይ